hello ጤና ይስጥልኝ ቅድስት ነኝ አቤት ቅድስት እንዴት ዋል? ሀምሳ አምስት ሀያ ስምንት hello።
እሺ ምን ሆነ በናትሽ ከካሳንቺስ የምነሳ ነው እኔ ቦሌ ነው ያለሁት። ቅድስትዬ በናትሽ እንደምን
እስኪ ልጠይቅልህ ሌላ order አልያዝክም አይደለ አያስ የያዘ ሊያስ አዎ ልጠይቅልሽ አንዴ ጠብቅ ሄሎ ሀያቱ ወጥቶላል እሺ እሺ አመሰግናለሁ እሺ ቴንኪው ቻው